Hello hello ሄሎ ሄሎ ወይ ምስር ወይ ሀና ነገረችሽ?
አዎ ነግራኛለች።
እሺ ትነግረኛለች?
እ፣ እየሰራሁልሽ ነው። ቆይ ማለት የወሩን አይደል ከ August ሰባት ጀምሮ እስከ ዛሬ ያለው እስከ ሰብአያ እሺ እስከ ስምንት ከስምንት ጀምሮ ንገር።
ከስምንት okay የሰባት አያስፈልግም።
ሰባትም ካለ ንገሪኝ። እሺ በቃ ከሰባት ጀምሮ ል- እንትን ልበልልሽ እና calculate አድርጌ ቦታ ስጭ ልክልሻለሁ። ችግር የለም።
እያንዳንዱ ብትነግሪኝ እኔ calculate እሺ እሺ አድርጊው እሺ አይሻልም? ማለት እንደዚህ በስልክ ከምናወራው እ፣ አንቺ በዛ ይሻላል?
ብትነግሪኝ እኔ ቶሎ ቶሎ ልጽፍ ነበር።
ኧረ ችግር የለውም። እኔ ሰርቼ ልክልሻለሁ።
እሺ ነገ ስለማስገባ እስከ ስንት ሰዓት አለሽ?